ሄሎ ጤና ይስጥልን በስት ቤት ሌሎ ሌላ ትልም ትንሽ አማርኛ አስቸገረን። አፋን ኦሮሞ
ሩም እሺ፣ ቆይ ላገናኛ አንዴ። እሺ ቤቲ እሺ።
ስልክ ይዘሻል እንዴ? ስልክ ስለያዘሽ ነው ይቅርታሽ።
እኔ እኮ ብዙ ስለማቅ ነው የሆነ ነገር ነው አጋጠመኝ።
እሺ ምንድን ነው ባ-
እሺ ንገረኝ።
ትናንትኛ ትናንትና ሺ ዘጠኝ መቶ ብር ገብቶ ነበረ።
hello እና እሺ ንገረኝ።
ትናንትና ሺ ዘጠኝ መቶ ብር ገብቶ ነበር። ከዛ ደግሞ withdraw እያረኩ እሺ voucher አልገብቶ ነው። ይህንን ደግሞ voucher ኮድ አያውቅም አይጠቀሙም። ለዛ ነው
ኦኬ ዲ- ዲ ዊዝዶ አድርጋ አልገባልህም ነው?
አዎ አልገባለም። አዎ ወይም አሁን እንደመለስ እንፈልጌ ነው በቃ ወደ ልብስ ቤት አካውንቱ እስቲ ውስጥ በደወልክበት ቁጥር ቁጥር ነው?
አዎ በዚህ ቁጥር ነው።
እሺ ስንት ብር ነበረ?
እሺ አንድ ሺህ ዘጠኝ መቶ ብር
ስንት ነው?
አንድ ሺህ ዘጠኝ መቶ ብር አንድ ሺ ዘጠኝ መቶ ብር አዎ
okay። voucher ነው ያደረግከው? እሺ አዎ አዎ አዎ እንደዛ ነው።
voucher ነው ያደረግከው። ቴሌግራም እሺ።
ትጠቀማለህ እንዴ?
አዎ አዎ እሺ ቴሌግራም ላይ በኦሮምኛ ጻፍልንና እሺ step ኡን እንልክልሃለን። እሱን እያየክ ወደ account ትመልሳለህ። እሺ እሺ እሺ በቴሌግራም አዎ።
በኦሮምኛ ምን የምለው በኦሮምኛ ጻፍ፣ ችግር የለውም። በእኛ አካ- ቴሌግራማችንን ታውቀዋለህ አይደል?
አዎ አዎ አለ በቃ እዛ ላይ ላክልን እሺ እንትን እንለዋለን። እሺ እሺ እሺ